Hello hello hello
hello Sultan
hello hello Sultan હાલ- હાલો સંદેશ આદર્શ
હેલો હેલો આશમો
હા እንዴት አደርክ
ሄሎ አለን ካሸር ኮዱን እስቲ ላክልኝ
አሁን አለ ከቤት ቤት ነው የምደውልልክ እሺ
አሁን እሺ ካሸ- ካሸር ኮዱን ወይም ትኬት አይዲዋ ላክልኝ እሺ
ከሽርኮ አዎ ት- ካሸር ኮድ ወይም ትኬት አይዲዋ ላክልኝ
እኔ አላውቅም ከሽር ምናምን ስክሪንሾት አለ
እዚህ ላይ አለ- እዚህ ላይ አያሳየኝም ለዛ የት አካባቢ ነው ያለኸው የት ነው
ጅጅጋ ነክ
አ ጅጅጋ ነው ያለኸው
ጅጋና እሺ ወይ አንድ ሰው ጠይቅና ተ- እንትኑ ትኬት አይዲው የቱ ጋር እንደሆነ ያሳዩሃል እሺ
እስቲ ልብስ አለ እ?
ትግል ልብስበት አለ አዎ አዎ
እሺ አያለ እሺ እሺ